hello ጤና ይስጥልን ቤተሰቤ፣ ሰላም ነው ማ?
እግዚአብሔር ይመስገን።
ከውብሸት shop ነበር የምደውልልሽ።
እሺ እሺ ቻግኒ branch የሚል አለ እና እሱን unlock ልታደርግልኝ ፈልጌ ነው።
ቻግኒ branch አዎ ሎክ እና- አሎክ አዎ ሎክ ሆኗል፣ አንሎክ አድርግልኝ እና እሺ።
ደግሞ ረቡ ገበያ የሚለውን branch ደግሞ lock አድርግልኝ።
ረቡን lock አዎ ረቡ ገበያን lock፣ ቻግኒን unlock እና እሺ።
ደግሞ ግንዳወይን branch የሚል አለ እሺ እሱን ደግሞ እ፣ አራቶቹን game ኦች በአንድ ማጫወት ይችለኝ እና በአንድ ቲቪ እሺ እሱን እሱን እንድታስተካክልኝ ፈልጌ አራቱ በአንድ ይሁን።
አዎ አራቱ በአንድ ይሁን።
እሺ እሺ አሁን እሺ፣ check መልካም።
አድርግልኝ እሺ።
እሺ